Hello
Hello ጤና ይስጥልኝ እግዚአብሔር ይመስገን እንዴት አደሩ እንደምን አለሽ እግዚአብሔር ይመስገን
I think Donkey Tube ነው አይደለ አዎ Donkey Tube ነው እሺ ማ- ማስታወቂያ ማሰራት ፈለግን እና እሺ ይቻላል Donkey Tube ላይ so እንዴት ነው የሚሆነው pricing ኡን package ኡ ካለሽ እሺ እንድታሳውቂ በድርጅት ነው ነበረ እሺ አዎ ለድርጅት ነው ስምና ስልክ ቁጥሮትን ይንገሩኝ ከዛ የድርጅቱን ይንገሩኝ እና marketing ባለሙያን አሁን ትደውልለታለች Nice አለበት ዘሪሁን ዘሪሁን የኔን ስም ዘሪሁን Go Digital PLC
አንዴ እሺ ዘሪሁን አዎ የአባት ስም ይቅርታ ዘሪሁን ተረፈ
ስልክ ዜሮ ዘጠኝ ዜሮ ዘጠኝ ሀያ አምስት ሀያ አምስት ሀምሳ ስምንት እሺ ሰላሳ ስድስት ስልሳ ሁለት እሺ ድርጅቱ ምንድን ነው
Go Digital PLC
ምንድን ነው የሚያመርተው ወይ ደግሞ የ digital product Digital product Site system ኦች እን develop ማድረግ አዎ።
እሺ አሁን I think ባለ እንትን marketing ባለሙያ ይቅርታ ትደውላለች አቶ Okay ዘሪሁን እሺ እሺ እናመሰግናለን መልካም ታንክ ቀን ዩ ታንክ ዩ እሺ እሺ እሺ